ሰላም ጭብጭብ አብስተን እንዴት ናቸው?
እግዚአብሔር ይመስገን።
እስኪ order check እንድታረጊልኝ ነበረ ምናልባት እየመጣ ከሆነ ትናንት አዝዤ በዚህ ስልክ ቁጥር እሺ፣ ስልኮት ንገሩኝ እስኪ።
ዜሮ ዘጠኝ ሰላሳ
እሺ፣ ዜሮ ዜሮ እሺ።
ሰላሳ ስምንት ሰባ አምስት
ትናንትና ነው order ያደረጉት።
ትናንትና እንትን ዱቄት
እሺ፣ አንዴ ጠብቅ።
እሺ
እ ወጥቶሎታል ይመጣል ዛሬ።
ዛሬ ይመጣል አይደል?
አዎ አዎ፣ ይመጣል።
አሁን ይደውሉ ይሆን? እሺ አዎ፣ ስልክ ቁጥር ልንገሩት። የ driver ከፈለጉ እሺ
ዜሮ ዘጠኝ ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ እሺ ድጋሚ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት ሀያ ሀምሳ ሰባት ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት እሺ አመሰግናለሁ።
አሚር ይባላል። አዋሩት።
እሺ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት አዎ